አዚ ነው መከና ተነስተልን በስ በስ ቤት ነው የምንረዳው።
አረ ምን ረዳችሁን ገደላችሁን። እኛ ምን
እሺ ምን ነበር
ብር ከጥር ያው ተሰቃየን እኮ መች ነበር ያስገባት እኔ ቅዳሜ አሪፍ ስትሄዱ ሁለት ቁጥር አሁን ዜሮ ዘጠኝ አስራ አምስት ቤት
ይቅርታ ምን አልከኝ?
ዜሮ ዘጠኝ አስራ አምስት መች ነበረ?
ቅዳሜ
እሺ አስራ አምስት
ስልሳ ሁለት እሺ
ሰባ አንድ
አስራ አምስት ስልሳ ሁለት ሰባ አንድ ሰባ ሁለት ሌላ ቁጥርም አለ እና ይሄ ቁጥር ራሱ አሁን ደውልበት ተደወለበት።
እሺ ይሄ ስንት ብር ነው ያልከኝ?
የእኔ ሁለት ሺህ ነው። የአንደኛው ደግሞ ሁለት ሺህ ዘጠኝ መቶ አሁን የምደውልበት ቁጥር ሁለት ሺህ ዘጠኝ መቶ
በቻፓ ወደ ባንክ ነው የላካችሁት?
እኔ ቻፓ ነው ባንክ ነው አዎ፣ ባንክ ነው አዎ።
hello አቤት አቤት፣ በቻፓ ነው ወደ ንግድ ባንክ እሺ አዎ፣ ዛሬ አስተካክሉታል። እሺ ቅዳሜና እሑድ CBE ተበላሽቶ ስለነበረ ነው ዛሬ ይስተካከላል።